Hello? Hello?
ሳንቲዋኑ ኦፕሬት ቡን ኑካርዱ ከሳይታ ቱሬ
ምን አሉ?
እ
ምን አሉ?
የአማራ ኦሮሞኛ ቋንቋ ቀይሯ
ኦሮምኛ ይቀርታ የለም አማርኛ ይሞክሩ።
ብር የሞላ ጊዜ ብር ይቆርጣል።
አ የቴሌቪዥን ቂም ደንበኛ ከሆኑ በየቀኑ ትኬት ስለሚገባሉት ካሉት balance ላይ ይቆርጣል።
ስለዚህ ነው
አ
message ገብቶ ይቆርጣል።
ምን አሉ?
message ገብቶ ይቆርጣል።
አ የቴሌቪዥን ደንበኛ ሲሆኑ በየቀኑ message የሚገባው ትኬት ስለሚገባሉት ነው።
እሺ
እሺ